እኔስ ምን ጊዜ
እሺ ተበላሽቶብን ነበረ። ኪችን ቤት መቀጫችን ነበረ።
እሺ ምንድን ነው የሆነባት? ስለምኛ ቤቱ ላይ እንትን አለው ድምፅ አለው።
ነው ጌጁ ላይ
ቤቱ ላይ የልጅ አይዲ የሚነግረኝ ቁጥራችን ነበረ ሴራ ነበረ
የልጅ አይዲ አይ የእርሶን የቤቱን ሀያ አራት ሀያ አራት ሀምሳ ዘጠኝ ሀምሳ ዘጠኝ ሰባ አራት
ሰባ አራት ዘጠና ሶስት
ዘጠና ሶስት እሺ ከብላ ይጠብቅኛል እንግዲህ አሞር ባርና ሬስቶራንት ነው ደመኞች አዎ
የእርሶ ስም ማለበት ተብለ
ሰብለማ
ምንድን
ምንዳይ ስልክ ቁጥር ቤትኛው ልመዝግብ አሁን በደወሉበት ልመዝግብ
ሁለቱም አስራ አምስት ሰላሳ ዘጠኝ ዘጠና ስምንት
የመዘገብኩለት ነው መስመር ላይ ይጠብቁኛል እንግዲህ ጌጁ ያስተነፍሳል ነው ወይስ ድምጽ ብቻ ነው ጌጁ ያለው?
ላይ አዎ አዲስ የገባ ማሽን ነው ጌጁ ላይ ያስተነፍሳል ያስተነፍሳል አዎ መስመር አላፈን ያሳይቻለ
እሺ ደንበኛችን መዝግቤልዎታለሁ ለሚመለከተው ክፍል አስተላልፌያለሁ ሌላ ምረዳዎት ነገር አለ ደንበኛችን አይ ለዚህ ነው አመሰግናለሁ ሊና እሺ ተደውሎ እናመሰግናለን አገልግሎት ሄዳለችን ሀሳብ አስተያየት ከሚሰሙን ድምጽ በኋላ ያስቀምጡ መልካም ቀን እሺ ሰላም